ሄሎ
ሰላም ነው።
ናይስን ዩኒቨርሲቲ ቤት
እንትን ላይ ማታ ማታ እንደዚህ ስጫወት አምስት አምስት ሺህ ምናምን እያል ነበረ።
እሺ አንድ ጊዜ ብቻ አስታውስ መላንት ሁሌ እንደዚህ ነው። ምንድን ነው እ ስንት ነበረ? አምስት ሺህ ምናምን ነበረ።
እሺ ከዛ ዝም- ስጫወት ዝም ብለህ አጣሁት።
ም፣ ሰ- ማለት ሙሉ አምስት ሺውን ያጣኸው
አዎ አምስት ሺህ ምናምን ነበረ። አምስት ሺህ አልተጫወትክበትም?
አዎ እሺ ቤስት ቤት ቁጥርህን ንገረኝ።
ይሄ ነው
እሺ አስራ አምስት ሰባ አራት
አዎ ዘጠና አምስት ዜሮ ስድስት
እሺ ቆይ ልሂድ። እሺ ጠብቀኝ።
እሺ ይልኝ ይሆናል።
እሺ ማታ እኔ ነበረው ማር ነበር። አዎ
እሺ
አስራ ሁለት ሰዓት ምናምን አካባቢ
እሺ password ህን የሚያውቅ ሰው አለ እንዴ?
አ password ህን የሚያውቅ ሰው አለ?
password
password ህን የሚያውቅ ሰው አለ?
አይ password የለ- የለኝም። ጠፋ። ዝም ብሎ እንደዚህ ይጫወታል።
እሺ ቆይ በቃ ሌላ አንዴ ዛሬ ተጫውተሃል? የተወሰኑ ጨዋታዎችን
አ Dazzling Hot ምናምን ተጫውተሃል ዛሬ?
አዎ ዛሬማ ይጫወታል።
okay እሺ። አምስት ሺህ ብሩን እየፈለግኩት ነው። መሀል ላይ ደግሞ ሁለት መቶ ብር deposit አድርገህ ነበር።
አዎ ሁለት መቶ ስብሰባ ቀዳው።
አምስት ሺህ ከጠፋብህ በኋላ ነው እ፣ ሁለት ሁለት መቶ deposit ያደረግከው?
አዎ አምስት ሺህ ሲያጣው ሁለት መቶ አስገባ ብዬ ነበር እኮ እኔ።
እህ
ከዛ ስጫወት አም- ሁለት መቶ ድማ ቀጥታ አለሁት።
እሺ እየፈለግኩት ነው አምስት ሺውን
አምስት ሺህ ምናምን ነበረ ስድስት ሺህ ምናምን ያደርሰው ነበር። ከዛው አጣው አንድ ጊዜ ምን እንደሆነ ምን እንደወሰደ ፓስፖርት የኔ ፓስፖርት ማንም የለኝም።
እሺ ምናልባት withdraw ከተደረገ ብዬ ነበር። withdraw አልተደረገም።
አልተደረገም።
ይቅርታ እሺ፣ በጣም ብዙ ስለሆነ ነው።
ምን ጊዜ በእኔ ዘመን
hello አቤት
ቴሌግራም ላይ አንዴ hi ትለኛለህ።
ቴሌግራም ቴሌግራም ላይ hi በለኝና
አ የተጫወትካቸውን history ዎች ልላክልህ። መቶ ምናምን page ደርሻለሁ ማለት በጣም ብዙ ስለምትጫወት አ
እ በጣም ብዙ እንትን ያለው ብዙ history ነው ያለ።
ቴሌግራም ይሄ save ላድርግልህ የሚያወጥ ላድርግልህ ቴሌግራም እንትን ምንድን ነው ታውቀዋለህ? ቴሌግራም ቁጥራችንን
አይ አላውቅም። ይሄ ብቻ ነው ማለት ይሄ save ላድርግልህ ይሄ በዚህ ልላክልህ አይ እሱ አይደለም። ቆይ አንዴ ቁጥር ልስጥህ። ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት እሺ አምስት ሺህ ብር ግን ማለት ነው። እስከ አሁን እስከ መቶ ምናምን page ደርሻለሁ፣ አላገኘሁኝም። ምናልባት እ፣ አም- አ፣ ስንት አ፣ ስድስት ሺህ ምናምን ያልከኝ ወይስ አምስት ሺህ ምናምን ያልከኝ?
አይ፣ አምስት ሺህ ምናምን ነበረ።
አምስት ሺህ ምናምን አዎ
መቼ ነው አምስት ሺህ ምናምን የነበረው? ትላንት ማታ ነው
ማታ ማታ ማታ ዛሬ ማታ
እኮ ትላንት ማታ ድረስ አምስት ሺህ ብር አላገኘሁም። አሁን እ፣ ዛሬ አራት አይደለ? October አራት አዎ የሁለት በሁለት ላይ ደርሻለሁ። የሁለት ቀን ማለት ነው። መቶ ሀያ ሶስተኛ page ላይ የሁለት ከሁለት ጀምሮ የተጫወትኩት transaction አለ እና እዚህ ላይ የሚገኝ አምስት ሺህ ብር ሳይሆን መሀል ላይ ሁለት ሁለት መቶ ብር deposit አሳይቶኛል። ከዛ በአንድ ብር፣ በሁለት ብር፣ በ- በአራት ብር ምናምን ያረክ ነው የምትጫወተው።
አዎ ማንኛውም ቴሌግራም ላይ ማን ነው ስምህ? ስምህ ማን ነው?
አህመድ ማን አህመድ
ማን አህመድ አማን።
ማን እሺ አህመድ አማን ነኝ ቤኪ ብለህ ጻፍልኝና history ዎቹን screenshot አድርጌ ይላክልህ።
አየ withdraw ምንም አልተደረገብህም። ምናልባት ሊሆን የሚችለው አንተ ካልተጫወትክበት አ password ህን የሚያውቅ ሰው ምናልባት ተጫውቶብህ ሊሆን ይችላል እንጂ አ የትም አልጠፋብህም ብር። እዚሁ ጋር የሚያሳየው የት- ስለ የተጫወተበትን history ነው የሚያሳይ እንደተጫወትክበት ማለት ነው።
አ የነበርኩ የዳውት ልካለሁ ምናልባት የነበርኩ የዳውት ልካለሁ እሺ ላክልኝና እንትን ልበልልህ
አየ ላክልህ። እሺ እሺ